ማዶ ባብል የመን በሰና ከተማ ውበትሽን እያየው ስወጣም ስገባ እንደ አፋር አፍሌታ የጠየመው ፊቴ ሌላ ቢቀር እንኳን ማንነቴ ዞረሽ ላላት በይም በቃ አይሆንም ጠጋ ብለሽ አውጊኝ እስቲ ያለሽበት ሁኔታው እያየሽው በትካዜ የምጠርጊው ጎዳናው አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያውን አሳዘንሽኝ እኔማ ስንታል ሆድሽ መሬማ ወዲያ ላቃ አቃተይ ደሙር አልፋት ስሟን ጠይቄ ብጠራ ሳትዞ ብከተላት ወዲያ ላቃ አቃተይ ደሙር አልፋት ስሟን ጠይቄ ብጠራ ሳትዞ ብከተላት አላቃ አቃተይ ደሞ ላልፋት ስሟን ጠይቄ ብጠራ ሳትዞ ብከተላት ወዲህ አላቃ አቃተይ ደሞ ላልፋት ስሟን ጠይቄ ብጠራ ሳትዞ ብከተላት thank you
ሰማይ